Hello?
Hello Hello?
હેલો આવે છે?
ሰላም ነው ሰላም ጤና ይስጥልኝ።
አብሮን ይስጥልን እንዴት ነህ ሰላም ነው አለን
አለን ጫጩቶች እንኳን ማለት አሁን ምን ያክል ጊዜ ነው አሁን መቆየት እህ?
ያለበት? አሁን ጫጩት ሲገባ ምን ያክል ጊዜ ነው እየቆየ ያለው ከዚህ በፊት ከሚቆየው እኮ አሁን ቆይቶ ነው የሚወጣው ድምፅህ ግን ይርቃል ትንሽ።
ጫጩት የአንድ ቀን ጫጩት ምን ያክል ጊዜ ነው አሁን እንደ ድሮ አይደለም እየቆየ ነው በጣም እ፣ አዝሃል እንዴ? ቆየብህ?
አዎ ስናዝ ቢያንስ አሁን ሁለት ወር አንድ ወር የሚቆይበት ጊዜዎች አለ። አሁን ግን የተሻሻለ ነገር አለን። ምናልባት በዚህ ዓመት እንዴት ነው?
እ፣ የእኛ ተወካይ የለም እንደ እናንተ አካባቢ?
አለ ያው እዚህ ጋር ያለው ነገር ደግሞ ይቆያል። አንዳንዴ ቢያንስ አንድ ወርም ቢሆን ይቆያል።
አዎ ከዛ የእኛ በላይ ተወካይ ስላለ እ፣ አዎ።
እዛ አካባቢ የእኛ ተወካይ ስላለ ለእሱ ደውልለትና ከእሱ ጋር መነጋገር ትችላለህ።
እሺ በቃ አመሰግናለሁ። እሺ።
እሺ